ገባ ከምኔው ወደድኩሽ ከምኔው ተሰማኝ ከምኔው ተሰማኝ ኧረ እንዴት ሆነና ልብሽ ልቤን ቀማኝ ልብሽ ልቤን ቀማኝ እየየው ድማሞ እየየው ድማሞ እየየው ድማሞ እየየው ድማሞ እየየው ድማሞ እየየው ድማሞ እየየው ድማሞ ልቤ ብርቱ ነበር ወድዬ በኃይለኛነቱ ይኔ ዓለም ባንቺ ተረታብኝ ምን ይሆን ምክንያቱ ይኔ ዓለም እባክሽ አንቺ ልጅ ወድዬ እፍረቱ ይቅርና ይኔ ዓለም ፍቅራችን በይፋ ይታወቅ ይውጣና ይኔ ዓለም አካር ዓይንሽን ጣል አድርጊብኝ እባክሽን አካል ፍቅርሽን ለኔ አድርጊው እባክሽን አልታወቀልሽም ያንቺ ተደብቆ ያንቺ ተደብቆ ያንቺ ተደብቆ ተሰማ መውደዴ የኔ ብቻ ታውቆ የኔ ብቻ ታውቆ የኔ ብቻ ታውቆ አታዝኝልኝም ወይ ኧረ ተይ አይሆንም ኧረ ተይ አይሆንም አልችልም ደርቤ የኔንም ያንቺንም የኔንም ያንቺንም ፍቅርሽ ቢያሸንፈኝ ሆድዬ አከላቴ ሆዴን ያለ ያስነውራል እንዴ እኔ አንቺን መውደዴ የኔ ዓለም ያብሰለሰለው ሆይ ሁሉም በየቤቱ የኔ ዓለም ምነው የኔ ብቻ መውደድ መሰማቱ የኔ ዓለም ባንቺ ተረታብኝ ሆድዬ ምን ይሆን ምክንያቱ የኔ ዓለም እባክሽ አንቺ ልጅ እህህ እፍረቱ ይቅርና የኔ ዓለም ፍቅራችን በይፋ እህህ ይታወቅ ይውጣና የኔ ዓለም እባክሽ